በጣም እወድሻለሁ ስንት መልዕክት እንደቀጠለች መጀመሪያ ልጠይቃት
ሄሎ ሄሎ ስንት መልዕክተኛ ነው የቀጠርሽው አንቺ በአንቺ ስር ማለት ነው በአንቺ ስር የሚተዳደሩ በአንቺ ስር ሰላምንና አኪያን አኪያን ሁለት ነው የቀጠርሽው
እያስወረድን እኮ ነው አበባውን ከዛው ነው መውጫና መግቢያ የምታስመጡ ምን መግቢያ ልስጥሽ እኔ ምን መግቢያ እንድሰጥሽ no መኪና መግቢያ እ መኪና
መኪና መግቢያ normal መግቢያ ነው እኮ ምልክልኛ መኪና ፒካፑን ይዞ የሚገባ የኛ ልጅ እሺ ደሬ ነው ይዞ ማን ደሬ ነው እዚህ ጽፈዋለሁ ብዬ ነው ታርጋውን
እሺ ባዶ ነው ምልክልሽ አዎ ባዶ ነው እሺ እሺ
ስንት ነው ከ- እሺ